ሄሎ ሄሎ ሄሎ ነው።
አቤት ሄሎ ይሰማል ይሰማል ፒዛ ሀት የያዝከው ኦር- እ?
ፒዛ ሀት የያዝከው ኦርደር አለህ አይደለ?
ከፒና ነው ከፒና ነው ፒና
ፒዛ ሀት ከፒዛ ሀት የያዝከው ኦርደር የለህም?
የለኝም ከፒና ነው ሞባይል ደስልኝ ብሎ ከፒና ነው ያሳወቅኩት አልታዘዘ ምግቡ እ?
ፒዛ አይደለም እዚህ ጋር ፒዛ ሀት ነው የሚለው።
ቆይ እሺ ፒና ብለን ነበር የጻፍ ነው ግን
እል- ይሄኛው አሁን የነገርክ መቶ ሁለት ሀምሳ ሁለት አርባ ስድስት የ Pizza Hut order ነው።
አይ መቶ ሁለት አይደለም ቆይ እሺ check አድርጌ እደውልላችኋለሁ እሺ ቆይ እየጠበቅኩ ነው። check አድርገህ ንገረኝ። አሁን እሺ
አትዝጋው።
እሺ መቶ ሁለት አርባ መቶ ሁለት ሀምሳ ሁለት አርባ ስድስት
እኮ እሱ የ Pizza Hut order ነው እኮ ፒና ቢስትሮ አይደለም።
ፒና ቢስትሮ ነው የሚል
Pizza Hut ነው እኔው ፒዛ የት ነው ስለ አረ ፒና ነው የሚለው እዚህ ጋር ግን
እሺ ፒና- screenshot አድርገህ ላ- እሺ screenshot አድርገህ ላክልኝ group ላይ
ይሄ እዚህ ጋር ይሄ ይሄ hello hello ነው አቤት አቤት hello hello እሺ Pizza Hut ነው የሚለው ፒዛ የት ነው የሚለው
እሺ ከ- ከ Pizza Hut ነው እሺ Pizza Hut ሰሚት ነው እሺ እሺ እሺ አመሰግናለሁ እሺ